ሀሎ ሰላም ጤና ይስጥልን። ቤት ቤት
ሰላም ነው?
አለን። ምን ነበረ?
እስኪ ጭን ተካ አድርጊልኝ።
እሺ ንገረኝ። ካሸርኮዷል
አስራ ሁለት አስራ ሁለት አርባ ሰባት አርባ ሰባት ሰባ አራት ሰባ አራት አርባ አራት
አርባ አራት እሺ እ አንድ ጨዋታ ወጥቶብሃል። እሺ ቦነስ የለውም። total odd ኡ lose ላረከው ሲካፈል ከሀያ በታች ስለሚሆን ተመላሽም እህ።
የለውም።
አይደለ አዎ እንደዛ ነው። አንድም እንደዚህ አዎ።
ነው።
እስኪ ንገረኝ። እሺ ልይልህ
እ አስራ ሁለት አርባ ሰባት አስራ ሁለት አርባ ሰባት ሰባ
ሰባ ዘጠና ሶስት ዘጠና ሶስት እሺ እ ይሄም ያው ነው። total odd ኡ አይደለ?
lose ላረከው ሲካፈል አዎ ከሀያ በታች ነው ይመጣል።
እሺ አመሰግናለሁ።
እሺ እናመሰግናለን።
እሺ መልካም